hello hello ሄሎ ሰላም ነው?
ሄሎ
እግዚአብሔር ይመስገን። ኢትዮ ቺክን አዎ ኢትዮ ቺክን እ ጫጩት ለማዘዝ ነበር። አሁን ስልካችሁን የተሰጠኝ ከቢሮ ነው።
okay እ ለማዘዝ ለመጀመሪያ ጊዜ ለማዘዝ ነው ወይስ ነባር ደንበኛ ነህ?
አሁን እኔ አሁን አንድ አስገብቻለሁ። የመጀመሪያ እሺ ስለዚህ እ መጀመሪያ ሁለተኛ ጊዜ ስታስገባ ያገኘከው ዶክተር የለም እዛ አካባቢ?
አለ አዎ እሱን ነው የምታገኘው።
ከእሱ ጋር ነው contact የማደርገው።
ከሱ ጋር ነው። አዎ ከሱ ጋር ተነጋገር እሱ እ መረጃ ይሰጣል። በቂ መረጃ ካላገኘ መልሰህ መደወል ትችላለህ። ሌላ ሰው ስልክ ሊሰጥክ ይችላለሁ። ለጊዜው ግን እሱን ነው contact የምታደርገው።
አይ ችግር የለም። እሱም በቂ ነው የሚሰጠኝ information።
አዎ በቃ እሱን አናግረዋለሁ።
እሱን አናግረው። አዎ። መልካም ጊዜ።
አመሰግናለሁ።
እሺ